ሄሎ
ሄሎ አቤት። ሰው እንዴት አልክ?
አለን አለን።
እንዴት ይሻላል? እየደወሉልኝ ነው። ገና እንትን አላለም። በእርግጥ ቁጥሩ እ?
እየደወሉልኝ ነበረ እዛ ሰው ሆቴል።
ምንም ምን እናድርገው? ቁጥሩ እኮ register አያደርግም። ሬጅስተር አይደል?
እኮ አልተደረገም። አዎ create አልተደረገም እኮ ራሱ
አ- ምንም እዛም ብንሄድ ምንም እንትን የለው።
አ- ዝም ብለን ሄደን መምጣት ነው የሚሆን። ቁጥሩን አላ- አላለቀም አይደለ? እንትኑ አይ already assign ተደርጓል። soft switch ላይም አሁን ሳይጨርሱት አይቀርም።
እኮ እሱን confirm አድርግልኝና እንደሱ ካለቀ እንለዋለን።
አ- አ። ግን ቀፎቹ ምናምን check አድርጋችኋል already?
አዎ ቀፎቹንማ እኛ አይደለ recommend ያደረግናቸው።
አሪፍ ነው እንዳረግ። ስለዚህ ይሰራል ምንም ይሰራሉ ይሰራሉ እነሱ ይሰራሉ። አዎ በቃ እሺ፣ እሺ።
እሺ እሺ እሺ